ጤና ወይ- ይስጥልኝ። ከብስት ቤት ነው የምደውልልህ።
አዎ አዎ ዮሐንስ ነው አይደለም የሚለው?
አዎ አዎ ዮሐንስ ገላ ገላ- አዎ እኮ ችግር የለውም። account ክልክ ከሆነ አንድ ሺ ሀያ አምስት ስልሳ አምስት አርባ አንድ ሰባ ሁለት ሰባት አራት ሰባ እ
አንድ ሺ ሀያ አምስት ስልሳ አምስት ስልሳ አምስት አርባ አንድ እ ሰባት ሀያ ሰባት ሰባት ሀያ ሰባት አሁን ደግሞ ሰባ ሁለት ሰባት ነበር ያልኩህ።
አዎ ሰባት ሀያ ሰባት ነው አዎ አዎ ልክ ነው። ስለዚህ እንትን process ላይ ስለሆነ ነው ይገባል። እሺ ወደዚህ አካውንት አዎ።
ችግር የለውም። አዎ እሺ፣ አካውንት እሺ።
ልክ ከሆንክ ችግር የለውም። እሺ ይገባል።
እሺ።
እናመሰግናለን። እሺ እሺ thank እሺ እሺ